Aló. ሄሎ ሰላም ቤት ላይ
ከበፊት ቤት ውዝድራው ሲያደርግ ተያዘብኝ አየር ላይ።
በዚህ ስልክ ነው።
አዎ በዚህ ስልክ ስንት ብር ነው?
ሁለት ሺህ ብር
በዜሮ ዘጠኝ ነው በዘጠኝ ነው የምትጠቀመው?
ዘጠኝ ነው።
አንዴ እሺ። ስንት ብር ነው ያልከኝ?
ሁለት ሺህ
በዘጠኙ የለም፣ በዜሮ ዘጠኙ ሌለ።
አዎ በዜሮ ዘጠኝ check አድርጌ እስኪ
ስንት አንዳንድ ሺህ እያደረክ ነው የላከው?
እ
ስንት እያደረክ ነው የላከው?
ሁለት ሺህ የለም፣ በሁለቱም ሁለት ሺህ withdraw አላረክም። እሺ ዛሬ
ዛሬ አይደለም
ዛሬ ነው አልከኝ እኮ። እሺ መች ነው ቀኑ?
እ በአምስት በአምስት በ- በአስራ አምስት
withdraw ነው deposit ነው?
ውዝድረው የለም፣ በ voucher ነው ያወጣኸው። እሺ እ በ voucher ነው ያወጣኸው።
በ- አዎ፣ አቅራቢያህ በ- የቤት ቤት ሱቅ አለ?
የለም በቃ ስለዚህ ቴሌግራም ላይ hi በለኝና step ኡን ልክልሃለሁ።
እ በዛት መልክ ትመልሰዋለህ። ግን ድጋሜ ወጪ ማድረግ አትችልም። እሺ እ
ድጋሜ ወጪ ማድረግ አትችልም።
እና ምን እናድርግ?
ይኸውልህ ስማኝ፣ መጀመሪያ እሺ ቴሌግራም ላይ hi ትለኛለህ።
አየህ process ላይ እ፣ process ኡን እልክልሃለሁ ወደ ወደ ቤት ቤት የምትመልስበትን ማለት ነው። ግን ድጋሜ ወዲያ ወጪ ማድረግ አትችልም። መጫወት ነው የምትችለው።
እሺ በቃ ችግር hi የለም።
በለኝ ቴሌግራም ላይ በዚህ በዚህ ዜሮ ዘጠኝ ዜሮ ሶስት
እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት
ዜሮ ሶስት አርባ አራት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እሺ እሺ